হবে ሄሎ
ሄሎ ጤና ይስጥልኝ።
አብሮ ስልም እ ዲቦራ እባላለሁ ከቤት ቤት ናምዳው ልልህ።
እሺ እሺ እ እንትን በመሀል ራት ትችኝ ነበር እና ምንድን ነው ያልተስተካከለልህ ነገር?
live እያለ ነው አሁንም እንትኑ cashoutም አልተስተካከለም።
cashout ማድረጉ ነው እንጂ ያልተስተካከለው ጨዋታው ለመቁረጥ ተመልሷል አይደለ? check አድርገው ወደ መቁረጥ ከሆነ።
ተመለሰ።
አዎ ግን እሺ cashout እና አሁን live እያለ እንትን block አርግቶታል የእኛን እንትን
like አሁንም እንደዛው ነው ነው የሚለው ይሄ አዎ።
አስራ ሰባት ሰዓት ማለቱ ነው እንዴ ጥያቄ exactly እም እም እም አስራ ሰባት ሰዓት ማለቱ ነው ወይስ ምንድን ነው አይደለም። አሁን live ሲል እኮ ጨዋታው ሲጀምር ነው አይደለ?
አዎ ስለዚህ አሁን live እያለ ነው።
እሺ።
cashoutም block አርግቶብናል።
so ስለዚህ የ cashoutኡ ነው ቢያንስ ላይ- mainly አ፣ ሁለቱ የ cashoutኡ መስተካከል ነው አለበት።
mainly ጥያቄው
cashoutኡ live እም።
እያለ ያለውም የሰዓት arrangementኡ አለ አይደለ?
አዎ ያው ዞሮ ዞሮ ለዛ arrangementኡ live ወደ ስል እም፣ ወደ ቦታው ከተመለሰ okay ቢያንስ አሁን ከእኛ ትኬት ላይ እሺ መታየት የለበትም። አሁን እየታየ ነው፣ live የሚለው እየታየ ነው።
እሺ so ይሄኛውም ያ ቼክ ሲሆን አድርጌ ደግሞ cashoutዋን block ያደርጋታል። ለዛ ነው።
እሺ በቃ እሱን check አድርጌ እንትን ላለው እሺ sorry በጣም ራስ በማል ሰጥቼ ስለነበር ለዛ ነው እንትን የተፈጠረው መልካም ችግር የለም።
እሺ ታዲያ አመሰግናለሁ እሺ እሺ